ಬಿಟ್ಟು ನಿಂಗೆ ಬಂದ್ರೆ
Avit?
Hi, Emily. Willkommen in der Kirchenhof. Zum Michel Chamber.
የትኛው ሙዚቃ ነው ያነሰቡት?
Äh?
የትኛው ሙዚቃ ነው ያነሰቡት?
እኔ ሙሉ ሙሉ ፍል ነበር።
እሺ፣ እናመሰግናለን አስተያየት ስለሰጡን። እንጨምራለን።
አዎ፣ እሺ፣ እንጨምራለን። እናመሰግናለን አስተያየት ስለሰጡን።
ተጨማሪ ያው ደስ ደስ ይል ማለት ነው።
እሺ፣ እሺ፣
እ?
እሺ፣ እናም እናስተካክላለን።
እሺ በቃ እንደዛ አድርጎ አሪፍ ነው።
እሺ፣ ስለደውሉ እናመሰግናለን። መልካም ቀን።
እሺ